ጤና ይስጥልኝ። ጉዳይ ሀና ላለም ልርዳው።
ሰላም ነው?
እግዚአብሔር ይመስገን።
እንትን ሳፈልጌ ነበር።
እሺ ሙሉ ስምዎን ይንገሩኝ?
ሲሳይ አያሌው
እሺ እድሜ
ሀያ ስምንት
አሁን በደወሉ ስልክ ቁጥር ይገኛሉ?
አ አ እሺ የሚኖሩበት አካባቢ?
ፒያሳ
እሺ ት የሚችሏቸው ስራዎች እና ልምዶትን ይንገሩኝ?
እንግዲህ ስፖክን ነው አስጠኝም ነው
እ በ- እ በእንግሊዝኛ ብቻ ነው ማስጠናት የሚችሉት? ሌላ ትምህርት ዘርፍ አለ ወይስ?
የለም እንግሊዝ ብቻ ነው ስፖክን ያ
እሺ እ ምን ያህል ጊዜ ልምድ አለዎት?
እም፣ ቢያንስ ሶስት አመት
እሺ ስለ ጉዳይ መረጃ ከየት አገኙ?
ፌስቡክ
እሺ ሙሉ መረጃዎትን ተቀብያለሁ። ነገር ግን ወደ ስራ ገበያ ለመግባት አንድ ቀን ቢሮ መምጣትና orientation መውሰድ ስላለብዎ ቀጠሮ ለማስያዝ እንደውልዎታለን።
okay እሺ እሺ አመሰግናለሁ በተጨማሪም የተለያዩ ስራዎች ቴሌግራም ቻናላችን ላይ post ስለምናደርግ ቻናሉን እንዲቀላቀሉ link እልክልዎታለሁ።
okay እሺ ላኪልኝ okay እሺ መልካም ቀን ይምጦት።
ኦኬ ኦኬ ቴንክ ኦኬ